እንትን ነው የሚሆነው በፋራ ፍሬሽ ሲያደርግ አዎ
ሄሎ ሄሎ ጤና ይስጥልኝ ደንበኛችን አቤት አሁን ደውለው ነበር ለ
አሰቦቴ ሚኒቴ ነው።
አሰብ አዎ።
አዎ ቀበሌ ሰላሳ ሶስት መዝናኛ አዎ አንድ እሺ።
ይቅርታ ቲን ነምበር የሰጡኝ ቲን ነምበር እንዳጋጣሚ አንድ ቁጥር ተሳስቼ እንዳልሆንና ሌላ ቤት ወጣለሁ ሁለት ሰማንያ ስልሽ ምናልባት
እሺ ሁለት ዜሮ እ እሺ
ሁለት ስምንት ዜሮ ድጋሚ ሁለት ሰማንያ ያልኩሽ ስምንት ዜሮ ዜሮ እ እሺ
ከዛ በኋላ ያለው ቁጥር እንግዲህ አምታታም ሀምሳ ሀምሳ አንድ ይቅርታ ሙሉ እ?
ይገሙልኝ አንዴ
ስታ ካረገ እ ምን አልሽ?
ይቅርታ ድምጽ ወጥታ ቆራረጠ ደንበኛችን
አይ ስልኩ stuck አድርጎብኝ ነው እንዳላወጣልሽ።
ምን አሉኝ
ስልኩ stuck አድርጎብኝ ነው እሺ ሁለት ግን እ ሁለት ዜሮ ብዬ ሁለት ሰማንያ ስልሽ እዛ ጋር ነው ምናልባት ልትሳሳች የምትችይው ብዬ አስቤያለሁ። ሁለት ስምንት ዜሮ በሚለው አስተካክዩ።
ይቅርታ ትንሽ ድምጾ በጣም የተቆራረጠብኝ ነው
ሁለት ዜሮ ሁለት ዜሮ ከዛ ሁለት ስምንት ዜሮ ሁለት ስምንት ዜሮ ከዛ በኋላ ያለውን digit ደግመሽ ማስገባት።
እሱን digit ደግሙልኝ አይችሉም ይቅርታ እ ስልኬ stuck ስላደረገብኝ ነው ወይ ትንሽ ትታገሽኛለሽ?
እሺ እሺ
እ እ መልሼ በስልክ ልደውልሽ።
እሺ ደንበኛችን Hello አቤት ደንበኛችን አይሰማ ም- መልሼ ልደውልሽ። ስልኩ stuck አድርጎብኛል ይቻላል እሺ በዚህ ስልክሽ።
እሺ